ሄሎ ጤና ይስጥልን። ደስ ቤት ሰላም ነው።
ነብዩ ነኝ ከወላይታ ሰላም ነው።
እናዘናለን። እሺ ነብዩ ምን እንርዳ?
እ፣ ሎክ የሆኑት አሎክ እንዲሆኑ ቴክስት አድርጌ ነበር።
ጽፈ ነበር ቴሌግራም ላይ።
አ ልክ ያለው ቴሌግራም ላይ እሺ ከአንድ ልንገ- ልንገርህ እስቲ ነብዩ ነው የሚባለው ነብዩ።
አ እንድ ናትናኤል የሚል አለ አ ኦኬ እሺ አገኘኋቸው።
አምራዊ አምራዊ ዘጠና ዘጠኝ ዘጠና ስምንት
አም- መቶ አስራ አንድ መቶ ሀያ አምስት መቶ ስልሳ አራት ኦኬ መቶ አስራ አንድ መቶ ሀያ አምስት መቶ ስልሳ አራት እነዚህ አ።
አምሎት ይደረጉ።
አ በቃ እሺ አሁን አደርግልሃለሁ። እሺ ተይ።
እሺ የጠበቅኩ ነው።
በቃ ችግር የለም። አሁን አደርግ- እሺ